ሄሎ ሄሎ አቤት፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከድባብ ጋር ነበር የምደውለው አባይ ቲቪ።
አዎ ቅድም ደውላልኝ ነበረ።
እሺ አዎ ተመዝገቢና እንትን ላይ እንትን ላይ ማለት ነው double double website ላይ አዎ አዎ website ጋር ተመዝገቢና መልሰሽ ደውይልኝ። አንቺ ነሽ ደውልሽልኝ?
አዎ እኔ ነኝ የደወልኩልሽ።
okay WiFi ስለሌለኝ ሆነልሽ? እሺ እሺ አዎ ለዛ ብዬ ነው የቆየሁት።
እሺ እሺ እሺ እኔ ማርሽ እንትን ብዬ እደውላለሁ መልሼ።
ችግር የለውም እሺ እሺ እኔ ቆንጆ እሺ ቻው።